መግባት ነው የመታዘዝ መሲ አሁን አንቺ ነው እንዳነሳሽ? ብዙ ነኝ። ሀያ አራት ነው የሚያልቀው። ሄላ መሲ ወይ አስራ ስድስት ዜሮ ሰባት አስራ ስድስት ዜሮ ሰባት ምን ሆነብን?
ቀራኒ ነው አስወጪልኝ። ከመገናኛ ነው የሚነሳው። እኔ ቦሌ ነው ያለሁት። እሺ የቦሌ ወርደር ይዣለሁ።
እኮ ፍቅርን ጠይቃት ነበራ ብዙ አዎ ሌላ ወርደር ይዟል። ቢያት አስራ ስድስት አስራ ሰባት ከቦሌ የሚነሳ ሌላ ወደና አዎ
አንድ ጠብቀኝ በመስመር ላይ ቡል አስራ ስድስት አስራ ሰባት እርግጠኛ ነው ብዙ አዎ ይሄ አሁን ናስካዋ አዎ ሁለቱም አንድ አይነት ሰዓት ነው። አላ ተይ ተይ ተይ ይሄ ቦሌ ነው ያለሁት መገናኛ እንደኔ ዲ ማነሰው አራሽ እኔ እኮ አልወስንም ይሄንን ብዙ አይ ነገር ሰው ነው የሚወስነው ብዙ ወይ የቦሌ ይወጣልሃል የመገናኛውን ስር ተብላል በቃ እንዳትወጪ የቦሌውን እሺ የቦሌውንም አላስወጣ ሰዋለ ሰራሽ ግን መስከረም ነው ዋው አይ ያው ምንም አልታልም አንዳንዴ ነው አይ እንደዚህ ቆይ ተጀመረ ይሄ
እ እሺ ወይ